ሄሎ
ሄሎ ሰላም ጤና ይስጥልን ናርዶስ።
አቤት ከ WeTaS ነበር የምደውለው። የእኛን application አውርደሽ ነበር?
እ አዎ እሺ፣ ለአሽከርካሪነት ነው ለተጠቃሚነት ነበር?
ለተጠቃሚነት ነው።
እሺ፣ አሁን አንቺ የተመዘገብሽው አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት We Plus Solution Provider የሚለው ላይ ስለሆነ ነው ግልጽ የሆነ ነገር okay።
ማግኘት ያልቻልሽው።
okay፣ እሱን ታጠፊውና We Plus Solution User የሚል አለ ለተጠቃሚዎችና ለአሽከርካሪዎች ብለን ለይተነዋል። We Plus Solution እህ።
User ላይ ከአርባ አራት በላይ አገልግሎቶች እስከ ሶስት መቶ ሀምሳ በላይ game ኦች አሸናፊ የሚያደርግ referral code የታክሲ አገልግሎትንም ጨምሮ እዛ ላይ ማግኘት ትችያለሽ ማለት ነው።
እሺ በጣም እሺ ደስ ይለኛል።
አመሰግናለሁ። ከ Play Store እና ከ App Store ላይ ማግኘት ትችያለሽ።
በጣም መልካም አመሰግናለሁ። እኔ እኮ ቀን ትንሽ ግራ ይሁንልሽ።
ገብቶኝ ነበር።
አዎ ያኛው license ምናምን ስለሚጠይቅ አዎ ለአሽከርካሪዎች ነው።
እሺ አዎ እሺ እሺ፣ መልካም በጣም ቀን።
አመሰግናለሁ።
እሺ እሺ መልካም ቀን።
አሜን።